ክብሩ ሲገለጥ ፍጹም የለም የማይለወጥ በኢየሱስ መገኘት ይሆናል ድንቅ ታምራት በክብሩ ሲገለጥ ፍጹም የለም የማይለወጥ በዙፋኑ ያለው ከፍ ያለው ልዑል እነሆ ያደርጋል አዲስን ነገር ምድረ በዳውና ደረቁ አለት ይሆናል ብዙ ውሃ የሚፈልቅበት በዙፋኑ ያለው ከፍ ያለው ልዑል እነሆ ያደርጋል አዲስን ነገር ምድረ በዳውና ደረቁ አለት ይሆናል ብዙ ውሃ የሚፈልቅበት ከሞት አራት ቀን ሆኖታል እንግዲህ አብቅቶለታል ተብሎ ታትሞ የተዘጋው ያፉን ቃል ሊፈጽም ይተጋ ከሞት አራት ቀን ሆኖታል እንግዲህ አብቅቶለታል ተብሎ ታትሞ የተዘጋው ያፉን ቃል ሊፈጽም ይተጋ ኢየሱስ ሲገለጥ ሲመጣ የሞተው ከመቃብር ወጣ፣ ታሪክ ተለወጠ በሕይወት ሞት የለም እርሱ ባለበት። ኢየሱስ ሲገለጥ ሲመጣ የሞተው ከመቃብር ወጣ፣ ታሪክ ተለወጠ በሕይወት ሞት የለም እርሱ ባለበት። በኢየሱስ መገኘት ይሆናል ድንቅ ታምራት በክብሩ ሲገለጥ ፍጹም የለም የማይለወጥ በኢየሱስ መገኘት ይሆናል ድንቅ ታምራት በክብሩ ሲገለጥ ፍጹም የለም የማይለወጥ በዙፋኑ ያለው ከፍ ያለው ልዑል እነሆ ያደርጋል አዲስን ነገር ምድረ በዳውና ደረቁ አለት ይሆናል ብዙ ውሃ የሚፈልቅበት በዙፋኑ ያለው ከፍ ያለው ልዑል እነሆ ያደርጋል አዲስን ነገር ምድረ በዳውና ደረቁ አለት ይሆናል ብዙ ውሃ የሚፈልቅበት በተስፋ ለሚጠባበቁት መልካም ነው ኢየሱስ ለሚሹት፣ በእውነት ለሚጠሩት ሁሉ ቅርብ ነው እጁ ደግሞ ሙሉ። በተስፋ ለሚጠባበቁት መልካም ነው ኢየሱስ ለሚሹት፣ በእውነት ለሚጠሩት ሁሉ ቅርብ ነው እጁ ደግሞ ሙሉ። ጨለማ አይጨልምም በርሱ ዘንድ በወጀቡ ውስጥ ያለው መንገድ ግራ ለተጋባ ሕይወት መልስ ነው የእርሱ መገኘት። ጨለማ አይጨልምም በርሱ ዘንድ በወጀቡ ውስጥ ያለው መንገድ ግራ ለተጋባ ሕይወት መልስ ነው የእርሱ መገኘት። ጥበበኛ አምላክ ከሰለሞን ሚበልጥ በድንቅ ችሎታው ታሪክ የሚለውጥ በአስገራሚ ኃይሉ አለ በእኛ መሃል ቀንበርን ይሰብራል፣ ሸክምን ያራግፋል፣ በሞተው ነገር ላይ ይዘራል ሕይወት። ኢየሱስ ያበራል ለጨለመበት ሸክም የከበደበት ደካማ የእውነት ሕይወትን የተጠማ ወደ ኢየሱስ ቀርቦ በእምነት ያገኛል ሰላምና እረፍት። ሸክም የከበደበት ደካማ የእውነት ሕይወትን የተጠማ ወደ ኢየሱስ ቀርቦ በእምነት ያገኛል ሰላምና እረፍት። በተጠማ ላይ ውሃ የሚያፈስ ልብንም ዘልቆ በሚፈውስ በኢየሱስ እጆች የተነካ ይኖራል ዘውትር እየረካ በተጠማ ላይ ውሃ የሚያፈስ ልብንም ዘልቆ በሚፈውስ በኢየሱስ እጆች የተነካ ይኖራል ዘውትር እየረካ ጥበበኛ አምላክ ከሰለሞን ሚበልጥ በድንቅ ችሎታው ታሪክ የሚለውጥ በአስገራሚ ኃይሉ አለ በእኛ መሃል ቀንበርን ይሰብራል፣ ሸክምን ያራግፋል፣ በሞተው ነገር ላይ ይዘራል ሕይወት ኢየሱስ ያበራል ለጨለመበት። በአስገራሚ ኃይሉ አለ በእኛ መሃል ቀንበርን ይሰብራል፣ ሸክምን ያራግፋል፣ በሞተው ነገር ላይ ይዘራል ሕይወት ኢየሱስ ያበራል ለጨለመበት።